ሰላም ጤና ይስጥልኝ መለስታዘዝ ቴሌቪ
እንትን ነበረ ስሞክር አልገባልኝ ብሎ
ምንድን ነው እድል ያገባ ስሞክር ይላል?
ያው ስለ- እኮ ትኬት በኖሮት ቁጥር እድሎትን መሞከር ይችላሉ። ኮይን ካሉት ደግሞ ወደ ትኬት መቀየር እንችላለን።
የለም አሁን ኮይን የሚለው ግን እዚህ ላይ የወጣው ማጫወት ይቻላል እንዴት ነው እዚህ ላይ አዎ፣ ስጫወት ጥያቄ- ይቻላል ጥያቄና መልስ መመለሻ ነው። ጥያቄና መልስ መመለሻ ነው።
እ እና ሌላው ግን እኔ ግን አልደረሰም አሁን መቶ ነው ስንት መቶ ሀምሳ ነው የደረሰ የሌላው ግን እስከ አምስት መቶ ደርሰዋል
ምኑ ምኑ ነው ነጥቦት ነው ወይስ
ኧረ ብራውም አምስት መቶ የደረሰው አለ አምስት መቶ ሀምሳ ማለት ነው ምንድን ነው የደረሰው? የአየር ሰዓት ነው። እኛ አምስት ሺህ ብር ነው የሚሸልመው በብር ሲሆን
አዎ የኔ እድል መተው ይሻላል እንዴት ነው ልል ፈልጌ ነው አይ ሞክሩ እድሎትን። ያው የእድል አሁን ሰዓት ስለሆነ ዛሬ አሁን ተበልቻለሁ ብዙ ተበልቻለሁ ዝም ስሞክር አሁን አምስት ወርም አልደረሰም ዛሬ
አዎ ይደርሶታል። ያው የእድል ጨዋታ ስለሆነ ነው።
እ የእድል ጨዋታ ስለሆነ ነው።
እሺ።